ሄሎ
ሰላም ነሽ?
ሰላም ምን እንወጣው?
አለን አለን። በቤት ቤት ባስወርድ ጠፋ ሲስተር።
ምን አለ?
ቤት ባስወርድ
ምን ላይ
Hello አቤት
Password ጠፍቶብን ነበር።
እኮ ሰማንያ ስምንት ዜሮ ስድስት ዜሮ አራት ላይ ደውሉ እሺ።
ሰማንያ ስምንት ዜሮ አራት
ሰማንያ ስምንት ዜሮ አራት ላይም ደውል።
አዎ እዛ ደውሉ።
እናመሰግን ይሆሬ ወይ አዲስ